ሄሎ ሄሎ፣ ሰላም ነው አለ እንትና
ጅጎኖታ።
አዎ አዎ እሺ፣ ከዊፕላስ ሶሉሽን ነው የደወልኩት።
እ ከዊፕላስ ሶሉሽን
ምን በላች?
ዊፕላስ ሶሉሽን እሺ
ባለፈ አውርቼዎት ነበርና link ም ልክሎት ነበረና ተመዘገባችሁ?
አልተመዘገብኩም። ማን ነው የሚመዘግበኝ?
እ የሆነ application የምታወርዱበትን እኮ link ልከንሎት ነበር በሞባይል ስልክ እ በ text ማለት ነው normal text እ እ ልከን ነበርና
እ ዊፕላስ ሶሉሽን store የሚል application አለ። እሱ ላይ አውርዳችሁ እንድት እንድትመዘገቡ ነበር።
እኔ አውርጄ አዎ
እሺ እሺ።
ምን ነው ምን ግራ የገቡት ነገር ካለ መጠየቅ ይቻላል። ችግር የለም።
አይ ችግር የለም።
እሺ link ኡን ልከናል በ normal text እና check አድርጉ።
እሺ እሺ።
እሺ መልካም ቀን